ስልኳን ምደውልላት እና ምላት ሄደት ያለው ግማሽ ቀን ስሎ ዛሬ እኮ በዛው ትነሳለች ብዬ ነው እንግዲህ መቼ እንትን አላለችም ሲጀመር። ቆይ አንዴ ብለን እኮ ነው።
ሄሎ ሄሎ ወይ ቆይ አንድ ልደውልልሽ።
ይኸው ሎት እንትን ነው ልነግሮት የምፈልገው ኢኮ ግማሽ ቀን ነው፣ እስከ ስድስት ተኩል ነው። ምናልባት ለመተባበር ነበረ ድንገት አሁን ቶሎ እሺ የሚመጣ እሺ ካልሆነ ግን ያው ኢኮ አይነሱም ማለት ነው።
ቆይ እሺ እደውልልሻለሁ። ሰው ወድቆብን